ሄሎ ጤና ይስጥልን ቤተሰቤት አሁን በቴሌግራም አናግሪኝ ብላኝ ነበረ።
እሺ ምን ነበረ
እንትን ዊንቸር አዲስ አምሳ ብር አልመለስልኝ አለ።
ኦኬ አንተኑን ስቴፑን የፈለግከው እንዴት እንደምትመልስ እሺ ቴሌግራም ላይ ስምህ ማን ነው
እስክንድር እ
እስክንድር እስክንድር
እስክንድር መሀመድ የሚለው ነው ይሄ ብለህ የጻፍከው ነው አይደል
hi ብዬ ጻፍኩኝ ነው።
በቃ እሺ እኔ እልክልሃለሁ step ኡን እሺ በሱ መሰረት deposit አድርገው መልሰሽ
አይ።